ለምሳሌ ሁሉ ስፖርት ነው ባኮ ምለው
እንትን ነበረ የሂሳብ ቆርጦብኝ ነበረ ሳንቲም ፔማ እሺ CBE CBE ይላል
ምንድን ነው?
መቶ ምናምን ሊቆርጥ ነው ማለት ነው።
withdraw ነው draw ሲያደርግ እ በ CBE ብር የሳንቲም ፔ ያለ አይደል በዛ ወሰድ በዛውን መልሼ ስጠይቀው ከእንደገና አይመልስም ሳንቲም ፔ ማለት ነው።
withdraw ከሆነ ከ transaction ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን
በቴሌግራም transaction ላይ የገባው አዎ ያልገባለትን አሁን withdraw አድርገው ከዛ ላይ ፎቶ አዎ።
አንስተው በቴሌግራም ይላኩልን እሺ እሺ